hal qof weyn helo halo asalaamu calaykum aleykum salaam muno waxaan u baahanay walaal eh, ti- laba tigidh baan u baahanay wajaha maantaba ha ha
aye xilligewno
hadda hadda xilliga ugu horeysa xilligaa u yareyso ayaa yar sug asma qaybtaas weeyaan gudaha asma asma saddexdaa uno saddexda haa saddexda ka hor ma jiro ma jiro ay mamalashatu majino taariya kayd majila mamalas faligenaba
ሰላሳ ሰላሳ ደቂቃ መሰለኝ
የመጨረሻኛው የመጨረሻው ከውጫሌ ወደ ጅ- ወደ ጅጅጋ ስንት ነው እስኪ ንገረኝ ስንት ሰዓት ነው የሚወጣው የሚመለሰው አዎ
አስማ ከውጫሌ መጨረሻ የሚመለሰው ስንት ሰዓት ላይ ነው? አዎ፣ ከውጫሌ ሲመጣ እ? አስራ አንድ ሰዓት ተኩል አስራ አንድ ሰዓት አ- አስራ አንድ ሰዓት አስራ አንድ ሰዓት ተኩል በቃ እሺ ሁለቱንም ሁለቱንም booking ታደርግልናለሽ እሺ
መሄጃና መመለሻ አዎ እዚህ መሄጃ ነው የምንቆርጥልህ። መመለሻ ደግሞ ከዛ አትቆርጥም?
እንደዛ ነው አዎ
አይ፣ ልምጣላችሁ እንደዛ ከሆነ አይ ቢሮ ትመጣል። እሺ፣ ግን ቶሎ ና እሺ፣ ቦታ እንዳይሞላብህ።
አይ አሁን ቦታ አልሞላም አዎ፣ አልሞላም። የተወሰነ ክፍት ቦታ አላት። ዘጠኝ ሰዓት ስንት ሰዓት እ- እ- ምን ነበረ መቀመጫ ቁጥር ስንት ነው ክፍት ያለው አሁን
እ፣ ስንት ቁጥር ነው? አስማ አስማ ሸቶ ከሌላ ነው ያ። አስማ ልገበና እነ ኩርሲ ወንበር የዘጠኝ ሰዓት ስንቱ አስራ አራት ቁጥር አስር አስራ አንድ ክፍት ነው።
አ፣ ከፊት ለፊት ክፍት የለም ግና አዎ
አይ፣ አይ፣ እናመሰግናለን እሺ